Hello ይሄ JetX እየተጫወትኩ ሌላ account ላይ login ተደርጓል እያለ ይወጣብኛል። ለምንድን ነው አባ?
በዛ account ሌላ ቦታ login ስከት ተደርጎ ስለሆነ ነው።
አይ እኔ ከትላንት ወዲያ ነው account ኡ የተከፈተው። ሌላ ቦታ ማንም አያውቀው።
እስኪ Maybe ግን ለማንኛውም እናንተ ጋር ለእንትኑ withdraw አረጌ ፕሮጀክት- ማለት ነው።
እሺ እ አልገባልኝም እና ወደ አካውንት እንመልሳለን ብለው ነበር። ሜቢ እሱን አክሰስ እያደረጉት ሲሆን አይ ከኛ ጋር እንዲህ አይነት እንትኑ የለንም። እ፣ የትራንዛክሽን አክሰስ ኖረን ነው እንጂ ገብቶ ሌላ አካውንት ላይ እንትን ለማለት አክሰሱ የለንም። ለማንኛውም ግን እርግጠኛ ለመሆን ብር አሁን ምንም የተወሰደ ብር የለም አይደለ?
የለም የለውም። አይ ብር አላጫውት ፎርጌት ያለኝ።
ፓስወርድ በለው ፎርጌት ፓስወርድ በለውና ኦኬ እ፣ ሚ- ሚ- በ message የሚላክልን ለራስህ ብቻ ያዘው። ከዛ በኋላ login አድርግ በሱ ድጋሚ። ድንገት ሌላ እየተጫወተ ያለ ሰው ካለ ያስወጣዋል።